ጤና ይስጥልኝ አልማዝ እባላለሁ።
እሺ ሰላም አልማዝ። አይ አዲስ የሚሰራ ሰው ፈልጌ ወደ እናንተ redirect አደረገኝ ስልኩ።
ምን ምን ፈልጌ?
ዲሽ ዲሽ ዲሽ ባ- የዲሽ ባለሙያ?
አዎ እሺ የት አካባቢ ነው?
እኔ ፍየል ቤት እዚህ ፔፕሲ ጋር ነው ሰሚት።
ሰሚት።
አዎ እሺ ም- ዲሽ ምን የሚያደርግ ባለሙያ ነው የሚፈልጉት? የሚገጥም ነው ወይስ የሚገጥም? አዎ አዲስ የሚገጥም ማለት ነው?
አይ ነበረ ግን እኔ እንጃ ያው እቤት ስንቀይር የጠፉ ነገሮች ይኖራሉ ወይ እነሱን ልገዛ እችላለሁ።
እ፣ ምንድን ነው እ፣ ከቦታ ቦታው ተቀይሮ ነው?
አዎ ቤት ቀይረን ነው።
okay፣ ስለዚህም እ፣ የሚያስተካክልልዎት ባለሙያ ነው የፈለጉት።
አዎ አዎ እሺ ከዚህ በፊት ጉዳዩን ተጠቅመው ያውቃሉ?
አዎ አዎ እሺ እ፣ ስለዚህ እ፣ አቅራቢያ ያለው ባለሙያ ነው የምልክልዎት። ባለሙያ ከመላኬ በፊት ቅድሚያ የአገልግሎት ክፍያ ይኖረዋል። መቶ ብር ነው የሚከፍሉት። መቶ ብር ከከፈሉ በኋላ ነው ባለሙያ የምልክልዎት።
እሺ
እሺ እ፣ እና ደግሞ አሁን ላይ የጀመርነው ዋስትና አለና ዋስትና ይፈልጋሉ?
አይ ምንድን ነው ዋስትና?
እ፣ ማለት ለሚ- ስራ ለሚሰሩ ባለሙያዎቻችን የምንሰጠው ውስን ዋስትና አለ። ዋስትና የሚፈልጉ ከሆነ ሙሉ መረጃ የያዘ ሰነድ አለ። እሱን እልክልዎታለሁ።
አይ ችግር የለውም።
okay፣ ስለዚህ አያስፈልግም።
አዎ እሺ ማን ልበል? ሙሉ ስም
እ፣ ዮሴፍ
ኢዮሲያስ ማ?
ዮሴፍ ዮሴፍ ኦኬ፣ ዮሴፍ ዮሴፍ።
አሸናፊ ዮሴፍ አሸናፊ። በዚህ ቁጥር ነው የሚገኙት?
እ እ አዎ አዎ በዚህ ቁጥር። እሺ የባንክ account እንልክሎታለን። ካስገቡ እሺ።
በኋላ screenshot አድርገው ቴሌግራም ላይ ይልኩልናል።
እሺ እሺ መልካም ቀን።
መልካም ቀን።